ማህተሙን ልትፈታ የተገባ ታላቅ ጌታ ሁሉን በስልጣን ሰርተሃል፣ ከስሞች በላይ ስም ይዘሃል። ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ለድሀ አደግ ለተጣለው ለምስኪኑ ሞገስ ሆንተ ድንገት መጥተህ ታጽናናለህ፣ ከልብህ ሐዘን ታረቃለህ። ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ባህል መክፈል ትችላለህ፣ የደረቀውን ታረቃለህ፣ ጠማማውን ታቀናለህ፣ በሕይወት ትከብራለህ። ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን በአንተ እጅግ ደስ ብሎኛል፣ ማዳንህ አይቻለሁ። ከወደቅኩበት አነሳኝ፣ ምሕረት ፍቅር አቀመስክር። ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን በዘላለሙ ኪዳን በማይለወጠው ፍቅር በፍቅር ገመድ ስበኛል ልቤን ሰላም ሞልተኸዋል። ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ